hello hello
ኦ ጤና ይስጥልኝ።
ጤና ይስጥልኝ።
ከድር ገበያ ነበር የደወልኩት።
OK ከድር ገባ።
አዎ እኛ ጋር አጋር ለመሆን ተመዝግቦ ነበረ።
አዎ ተመዝግቤ ነበር።
የምረዳዎት ነገር አለ?
እ የምረዳዎት የማግዞት ነገር አለ?
እስቲ ነው።
በቃ በዚህ ይደውሉልኝ።
እሺ እሺ እሺ